ይሄ ያበበ ሰላም ጤና ይስጥልኝ። ቢጃ ኢትዮጵያ ሳንቲ ነኝ። ባኮት የምንወርደው
ማሽን ለማስመዝገብ ነበር።
እሺ ይቻላል።
የተበላቸው ብልሽት
እሺ ቢጃ ሄዶትን ይነግሩኛል።
TIN number ልንገርሽ።
ይቻላል። እሺ
እሺ ሶስት ዜሮ
እሺ ሀምሳ ዘጠኝ ስንት? አስራ ዘጠኝ ሀምሳ ዘጠኝ ሀምሳ ዘጠኝ ሀምሳ ዘጠኝ ሰላሳ ሰባት ሰላሳ ሰባት ዘጠኝ ስልሳ ሶስት ዘጠኝ ስልሳ ዘጠኝ ስልሳ ስንት?
ሶስት ሶስት
እሺ አንዴ መስመር ላይ ጠብቁኝ። ህይወት ወይ ህይወት ነው መጣን። ያው ኪያ መጣን። እሺ እ hello ህይወት ሸማቾች ነው።
ህይወት ሸማቾች ያው እሺ ልክ ነው። ቢጃ ሄዶትን ልንገሩት ለሌላ ጊዜ እንዲጠቅሙት።
እኔ sales executive ነኝ። እሺ
እሺ የቢጃ ምናልባት staff ነኝ።
ከነ- እሺ ምናልባት ለደንበኛችን ከነገሯቸው እሺ ችግር የለውም።
እሺ እሺ
እ፣ ሙሉ ስሞትን ወይም የደ- የባለቤቱን ስም ይንገሩ።
የባለቤቱ መሰረት አይ- መሰረት ንጉሴ።
መሰረት ንጉሴ አ አ በዚሁ ስልክ ለመዝግበው።
ይቻላል፣ ችግር የለውም።
እሺ ድራፍት ማሽኑ ምንድን ነበር የሆነው? እ፣ ለምን እ፣ ትናንትና አስመዝግቤ ነበረ። አረፋ እየሰራባቸው ነው እና ሄዶ ነበረ፣ አልተስተካከለም ዛሬ እና ድጋሚ እንዲያየው ነው። እሺ እሺ እ፣ እሱኛውንም አንድ ላይ አድርጌ ያስተላልፍልሃል። ሌላ የምረዳው ነገር ይኖራል?
ሌላ ነገር የለም። አመሰግናለሁ በጣም።
ስለደወሉ እናመሰግናለን። ስለ አገልግሎት ያሉትን ሀሳብና አስተያየት ከሚሰሙት ድምጽ በኋላ ያስቀምጡልን። መልካም ቀን።
እሺ፣ እሺ።